ሌላው ጤና ትምህርት ቤት ሌላው ሰባት ሺህ ብር ውዝድሮ አድርጌ ነበር።
እሺ በዚህ ቁጥር ነው አዎ በዚህ ስልክ ቁጥር ገሌ ብር ላይ እሺ ጠብቅ
ጥቁር ስልክ ወደ ቤት ልገባ ነው። በቃ
ሰባት ሺህ ነው ያልከኝ ና ይዞ ነው።
ሰባት ሺህ ነው ያልከኝ አዎ ሰባት ሺህ